entertainment થાય શાકને વાક્યો તમે દર્શાવો છો hello
હેલો
આવડી તો વાક્યો તમે દર્શાવો somewhat no
ઇન્ટરનેટ
entertainment ને એ દવલું વાક્યો તમે દર્શાવો છો
ስታ
Ah, ok, Yes.
yes, yes.
የሙዚቃና ሬዲዮን እየቀጠልኩ ነኝ። ሌላ
Ah,
ኢንተርኔት ልጅ ነው። ምን ላይ ልደውል?
ah, የሙዚቃና አ, ሬዲዮ እየተጠቀሙ ነው።
አዎ አዎ።
እሺ አሁን ተ- ምንድን ነው ያስቸገረዎት?
አይ ምንም ያስቸገረኝ ነገር የለም። እንትን ኢንተርኔትን ፈልጌ ነው።
እ፣ ኢንተርኔት ለመጠቀም እኛ ጋር ምንም የሚያገናኘው ነገር የለም።
ነው አይደለም?
አዎ ከቴሌቪዥን ሆነ እኛ የሙዚቃና የሬዲዮ አገልግሎቱን ነው።
እሺ አባ፣
እሺ እሺ፣ ስለ ደውሉ አመሰግናለሁ። መልካም ቀን ይሁንልዎት።
ስላነጋገሮት በጣም አመሰግኖታለሁ። መልካም ቀን ለሁላችሁ።
እኔም አመሰግናለሁ። እሺ መልካም ቀን እሺ ታንክ ዩ